Hello Hello ጤና ይስጥልኝ።
ሰላም
ሜሮን ነሽ?
አዎ ከ We Plus Solution Company ነበር የደወልኩት።
Okay ባለፈው ተመዝግበሽ ነበር እና We Plus app ላይ ማለት ነው አዎ አዎ እና አሁን የተመዘገቡትን active እያደረግን ስለሆነ አዎ።
system ላይ የሚሞሉ ነገሮችን ልንጠይቅሽ ነበረ።
ምንድን ነው የሚሞላው?
እ፣ የድርጅታችሁ ስም ምን ነበር?
ሳሊ Bridal
ምን ምን Bridal?
ሳሊ Bridal
እ፣ ይቅርታ spell ኡን እንኳን ንገሪኝ። ሰአዲ ነው? ሰአዲ ሳሊ ሳሊ
ሰአዲ Bridal።
አዎ እሺ፣ አድራሻ የት ነው?
ቦሌ Morning Star
እሺ፣ እ፣ ያንቺን ስም ትነግሪኛለሽ?
እም?
ያንቺን ስም ሜሮን
ሜሮን ማ ሜሮን ታደሰ
ስልክ ይህንን ነው የምትጠቀሙት?
እም? አዎ ይሄ ነው Okay። እ፣ መች መች ነበር የምትሰሩት?
እም?
መች ነው?
ከሰኞ እስከ እሑድ ክፍት ነው ከሰኞ እስከ እሑድ ሰዓት ውስጥ አዎ፣ እሑድ ከስምንት ሰዓት በኋላ ማለት ነው Okay እሺ። ከሰኞ እስከ ዓርብ እ? ሌላ?
ከሰኞ እሑድም ይከፈታል እሑድ ከስምንት ሰዓት በኋላ
እሺ ሰዓቱ ሰዓቱ ሰኞ
እ፣ ሰኞ ከቅዳሜ ባለው
አዎ፣ ጠዋት ከሶስት ተኩል እስከ አንድ ተኩል
አንድ ተኩል አዎ
እሺ። ሎጎ አላችሁ?
እም?
ሎጎ የድርጅት አለ።
እሺ። እሱን እና license በቴሌግራም ልትልክልኝ ትችያለሽ?
አልቼ እ? እ? አዎ እ?
አዎ እሺ እና ደግሞ በተጨማሪ ድርጅታችን ማስታወቂያ ከሚሰሩ ድርጅቶች ጋር አብሮ ይሰራልና እና ድርጅታችን እንድታስተዋውቁ እድሉን እ፣ ሰጥቷችኋል። እሱን የምትችሉ ከሆነ ያው ሰዓቱን እኛ ነግረናችሁ እንመጣለን ማለት ነው።
አዎ።
እ፣ ፈቃደኛ ናቸው?
ምን ማስታወቂያ ልትሰሩ ነው? እስቲ እንትን ልበልና እነግርሻለሁ።
እሺ በቃ በቴሌግራም ወይም በ normal text አይልሻለሁ፣ ትልክልኛለሽ።
እሺ እሺ አመሰግናለሁ። መልካም ቀን።
ሰላም